hello ጤና ይስጥልኝ።
hello ጤና ይስጥልኝ። እንትን ለመቁረጥ ነበረ እንትን ትኬት
የስንት ሰዓት ነው? ስምንት ሰዓት በዓለም እ ቀን ስምንት ሰዓት በዓለም ሲኒማን ያለው ምሽት ሁለት ሰዓት ደግሞ በቤስት ዌስተርን ሆቴል አለነ VIP
የስምንት ሰዓቱ
እሺ እሺ ስሞትን እንግም እሌኒ
እሌኒ ማን እረማው
እሺ ስልክ ቁጥሮትን ንገሩኝ። ዜሮ ዘጠኝ ሀያ አንድ እሺ ሀያ አራት ሀያ አራት ሰማንያ ስድስት እሺ ሀምሳ ሶስት
እሺ ለስንት ሰው ነው ቦታ ማስያዝ የፈለጉት?
አሁን ለአንድ ነው፣ ግን ቆይ ልጠይቅና ራስ ደውል። hello አራት ብር ነው ትኬቱን ለሁለት ከበር ላይ ያገኛሉ።
ሰው እ
ለሁለት ሰው ላድርገው።
ለሁለት ሰው አድርገዋ።
እሺ እ መግቢያ አራት መቶ ብር ነው። ትኬቱን በር ላይ ያገኛሉ። እ ብሩን transfer ማድረግ ይችላሉ። አካውንት እንልክሎታለን።
እሺ በቃ ላኪልኝና እሺ እናመሰግናለን። መልካም ጊዜ።
ደውል